ሰላም ጤና ይስጥልን።
ሰላም ጤና ይስጥልን።
እንትን ማሽን ነበረን እና warning warning fro እም፣ RCA ይላል። ከዛ the fiscal data does not ነግሯት
ማንን ሄ- hello አንዴ አናግሪያቸው። ሰዓት ሄዶብኛል አሳውቄ ነው የመጣሁት እያሉ ነው። hello ማ
እሺ እናቴ እሺ በቢሮ ይቻላል
warning from እንዴት ነው ይመዘግብልኛል ወይ እያሉ ስለ እያወራሁ ስለሆነ ነው። አንዴ አዋሪው ብዬ ነው። hello እናት ይቅርታ።
ችግር የለውም ከኔ ጋር መስሎኝ ERC ይላል ERCA ይላል እና warning from ERCA ይላል the fiscal data does not transfer service ይላል እና please contact to እንትን ማሽኑ ያለበት center ደውሎ ይላል። ምን እናድርገው? እ?
ማሽን እ?
አሳድሰሻል፣ አሰ- አዎ አሳድሻለሁ።
እደውልልሻለሁ። እ እሺ እሺ እሺ እቃ ይኸውልሽ፣ እንዳትዘጊው።
ወይ ማየ ተይ ማማ።
ይኸውልሽ ንግድ ፍቃድሽን
እሺ ንግድ ፍቃድ ሰርቲፊኬት ጻፊውና ወይ record የሚያደርግ ከሆነ record ላያርግ ስልክሽን እሺ license ሙሉ
ንግድ ፍቃድ TIN certificate ማመልከቻ በድርጅትሽ ስም ጻፊና